Hello ሰላም ጤና ይስጥልኝ።
እሺ ሰላም ማርስ travel agent ነው።
yes ከዊፕላስ solution ነው የምደውለው። ዊፕላስ solution provider ላይ ተመዝግቦ ነበር አገልግሎት ለመስጠት።
አዎ
እሺ አሁን ስራ ስለጀመርን እርስዎ ላይ ሆነው እ፣ ያለምንም ወጪ ከተጠቃሚዎች ጋር መገናኘትና ስራ መቀበል እንደሚችሉ ለማሳወቅ ነው የደወልኩት። በተጨማሪም ዊፕላስ solution user የሚል አለ ሌላ ለተጠቃሚዎች የተ develop የሆነ እሱን አውርደው የእርሱን ድርጅት ማየት ይችላሉ። እ፣ እንደገና ደግሞ ከአርባ በላይ service ኦች ሶስት መቶ ሀምሳ game ኦች እና ትራንስፖርት ጨምሮ መጠቀም ይችላሉ።
okay፣ እሺ፣ እነዚህ እሺ እሺ፣ መልካም አመሰግናለሁ። እሺ መልካም ቀን።
እሺ፣ እሺ